Hello አቤት፣ ሰላም ነሽ? እማ እንዴት አሉሽ?
ሰላም ነው።
በዚህ account ቤት ውስጥ ጨዋታ እየተጫወትኩ እያለ password እ እ ምን አልከኝ?
በዚህ account ቤት ቤት ጨዋታ እየተጫወትኩ ማለት ነው።
እሺ፣
password በመሀል ጨዋታ ላይ ያለው ወጥቼ ተመልሼ ሲመጣ password ኡን ረሳውና forget አረኩት። ገብቶሻል?
password ምን ድጋሚ እ፣ password ኡን እንትን ለማለት ነው።
አዎ፣ password ኡ አዎ፣ ረስቼ ከዛ forget አድርጌ ሌላ እናንተ የላካችሁልኝ አ፣ password አስገባሁበት ብሩ ለማወቅ እኮ አስገባው። ከዛ ምን አለ?
balance ላይ የነበረ ብር የለም።
እስኪ ቤት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ አርባ ሁለት እህ
ዜሮ ዘጠኝ አርባ ሁለት እህ
አስራ ሰባት አስራ ዘጠኝ እህ ሰባ አንድ እሺ፣ ቆይ አንዴ።
እሺ ስንት ብር ነበር የነበረ?
መቶ ምናምን መሰለ መቶ ሰማንያ መቶ ሰባ እሺ፣ ቆይ አንዴ።
እሺ
ዜሮ ዘጠኝ ብለህ login አድርግ አለ። እሺ አባ
እ?
ዜሮ ዘጠኝ ብለህ login አድርግ አለ። ብሩ አለ።
አዎ ብር አለ አዎ እና እንዴት አድርጌ ልግባው?
ሄሎ፣ ሄሎ ይኸውልህ አባ አንተ ዘጠኝ ብለህ login እያደረግክ ስለሆነ ነው። ዜሮ ዘጠኝ ብለህ login አድርግ፣ እሺ እሺ እሺ እማ፣ ከዛ እሺ ታገኘዋለህ።
እሺ thank እሺ አባ፣ እሺ መልካም ምሽት።